ሄሎ
ሄሎ ብራዘር ጤና ይስጥልኝ ቤተሰብ ቤት ኮድ አልክማልኝ በእናትህ
የምን ኮድ የፓስወርድ
አካውንቴን አጥቼ እንትን ብዬው ጠፍቶ አዎ። አዎ።
ዳልክማልኝ ኦኬ ቴምፖራሪ ኮድ እምቢ ብሎ እ፣
ፎርጌት ዳን ያልኩ እንትን ብለዋል እስኪ ኤክስቴንሽን ወደ ወደ አሁን አስር አድርገውና ጊዜ ይሆናል ሞከርኩት።
ኦኬ እምቢ ብሎ እሺ ሜሴጅ ቼክ አድርጋ አንዴ ሜሴጅ message ላይ የለም storage ሁሉ።
storage እንትን ብሎ ሊሆን ይችላል አ?
storage ሲሙላ አንዳንዴ እንትን ይላል አይልክ አረ እንትን ነው፣ አረ iPhone ነው ወንድሜ፣ storage የለም እንዴ ነገር ነው። ይላል።
okay እሺ screenshot አድርገና ምን እንደሚልህ ላክልን በቴሌግራም ምን እል password ላክልኝ ይለኛል፣ ላኩል ይልና ከዛ ላይ አይመጣም password ኡ።
እኮ waiting እንትን አይደል እሱ ታዲያ የኛ እኮ ችግር አይደለም የ waiting ከሆነ ደግሞ የኔትወርክ ችግር ነው ማለት ነው በእንትኑ ነው እኔ በ እንተ- በ Safari ነው የገባሁት በጎግል አዎ በምን ቢሆን እ፣ ልክ ነው እንደዛ ነው ማረኝ መነ አዎ አዎ የ waiting ችግር ከሆነ የኛ አይደለም ማለት ነው
የዚህ ችግር።
አዎ ስለዚህ ካልሆነ መጠበቅ ካልሆነ እንትን በለው screenshot አድርግና እኛም እናይልሃለን። further check የምናደርገው ነገር ካለ check እናደርጋለን።
screenshot ምኑን አድርጌ ነው ማለት ምን እንደሚልህ ማለት ነው። step ኦቹን ሄደህ forget forget password ብለህ የሄድካቸው አዎ፣ ከዛ sent ይልና ዝም ነው የሚለው።
በቃ እሱን ላክልን፣ ምን እንደሚል ከዛ በኋላ ያለው የሚያመጣውን message ላክልን።
Telegram password እንትናችሁ ላይ እ፣ አዎ፣ አዎ፣ support ላይ አዎ፣ support ላይ support እሺ